hello hello አብሮት ክልል
አቶ አብዱል ሀፊዝ አዎ
እሺ ከአሪፍ ነው የምደውለው ደንበኛችን ቅድም ደውላ አመልክተው ነበር አዎ አዎ እሺ ያው እሱ ሁለት transaction ነበር ሪፖርት ያደረጉት withdraw ኦች አዎ ሁለቱንም በእኛ በኩል አላገኘነው
ማለት ስለዚህ transaction ኡ በእኛ በኩል አልተገኘም በእኛ በኩል አልተገኘም ማለት እም፣ ገና betting site ኡ ላይ ነው ያለው ወደ እኛ አልወጣም ማለት ነው አልተላለፈም ወደ ቴሌብር ስለዚህ betting site ኡን ነው የሚያናገሩት ከተቆረጠቦት ከዛ መቆረጥ አልነበረበትም
ከዛ ቆርጦታል።
አዎ ደንበኛችን በእኛ በኩል ስናየው ደግሞ በእኛ በኩል አልተላለፈም በአሪፍ ፔ በኩል ከሆነ ያስተላለፉት በእኛ በኩል ስላልተላለፈ እነሱ ቀን ይቀረው ማለት ነው ብሎ ስለዚህ እነሱ ነው ደውሎ የሚያናግሩት
እነሱ ስልክ አይገኝም።
የእነሱ ስልክ website አቸው ላይ ያገኙታል
እም፣ እሺ
እሺ ደንበኛችን አመሰግናለን መልካም ቀን